አሎ ጤና ይስጥልን።
አብሮ ይስጥልን። ሰላም ነው። ሁለት ሺህ ሀያ አንድ ሚ- ሚስቱ የ- ሚስቱ ብሻ ፊት አይቼ ነበር ላይ
ሚስት ብሽ ሁለት አምስት ነው ያለን አባት።
ሁለት አምስት ነው ያላቸው።
አዎ ስንት ነው ባንክ አለበት ወይስ ካሽ ነው?
ባንክ ይወጣልዎታል።
እ፣ ስንት ነው ጠቅላላ ዋጋውስ ከነ ባንክ?
እ፣ ባንክ ጠብቁኝ። ሚስት ሁለት ሺህ አምስት ሁለት ነጥብ አራት ነው ዋጋው።
እ? እ?
ሁለት ነጥብ አራት ነው ዋጋው።
ባንክ የሚወጣለት ስንት ነው?
አን ስምንት መቶ
በቃ የት ነው ማየት የምንችለው?
እሺ፣ መ- መስቀል ፍላወር branch አቸው ማየት ይችላሉ።
እሺ እደውላለሁ። በቃ እሺ
ኮሮላ ይላችሁ ማለት አለን አባት።
አለ ኮሮላ አዎ እኮ ንገሪኛ።
ኮሮላ ሁለት ስንት ነው የፈለጉት?
ምንም ይሁን አውቶማቲክ ብቻ ነው።
ሁለት ነጥብ ስምንት አለን ሁለት ሺህ ሰባት ሞዴል።
ከዛ በታች የለም።
ከዛ በታች የለንም። እስከዛ ነው የሚችሉት አቅም።
ባንክ አዎ፣ እስከ ሁለት ሶስት ባንክ ያለበት ለአባቴ ነው ለእኔ አይደለም። እና እግሩን ስለሚያመው አውቶማቲክ ነው የሚፈልገው። አለ አለ